very sir. ሄሎ
ሄሎ ሰላም ጤና ይስጥልን ሀሰን
አቤት ከዊፕላስ ድርጅት ነበር የምደውለው የእኛም መተግበሪያ አውርደው ነበር
አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት
ለተጠቃሚነት ነው እሺ አሁን እርስዎ ያወረዱትኝ አሽከርካሪዎች የሚመዘገቡበትን ነው እና ዊ ፕላስ solution user የሚለውን ለተጠቃሚዎች ያዘጋጀነው application አለ
የኢህአዴግ ሾፌር ባልሆንም ግን የመንግስት አ- ተሽከርካሪ የሚይዘው አዎ ግን አሁን እርስዎ ተጠቃሚ ስለዚህ ተጠቃ- ስለሆኑ ተጠቃሚ ነው ተጠቃሚ ነው መሆን የሚችሉ ማለት ነው።
አዎ ተጠቃሚ ነው መሆን የሚችሉት እና ዊ ፕላስ solution user የሚለውን አውርደው አዎ።
የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉ እንዲሁም አሁን ላይ ያዘጋጀነው ውድድር አለ ለዛ የሚያግዙትን የ referral code ከዛ ላይ ማግኘት ይችላሉ
እሺ እሺ አመሰግናለሁ አመሰግናለሁ። እሺ።
እሺ